አውቃለሁ። እንዴት ነው የሚሳብ የሚመቸኝ?
ጤና ይስጥልኝ። አልኬ ቆዳ ክሊኒክ ሄሎ ሄሎ፣ ጤና ይስጥልኝ።
እሱ ምን ይመስላል አሁን? አሁን ሽማሽ ነው?
ሄሎ የእሱ ነው ደግሞ ሄሎ
ቅድም አይሰማም።
ሄሎ፣ አቤት ጤና ይስጥልኝ። ራንክ የቆዳ ክሊኒክ ነው የደወልከው?
ምን?
ራንክ የቆዳ ክሊኒክ ነው የደወልከው?
አዎ ለፕሌን ለመቁረጥ
ትኬት ስልሳ ሰባት ዘጠና ስምንት ብለህ ደውል።
ዘጠና ስምንት አዎ